ጤና ይስጥልኝ ዝቅ ገበያ hello ጤና ይስጥልኝ ዝቅ ገበያ ባኮት ምን ልታዘዝ
ላዛ አይደለም
እሺ ምን ልታዘዝ አድራሻችን ለማወቅ ነው።
አድራሻችን አዲስ አበባ ሀያ ሁለት አካባቢ ነው ያለው ግን ደግሞ አሁን እቃ ለመግዛት ከፈለጉ ግን እርሱ ያሉበት አካባቢ አዲስ አበባ ቢሆኑ እንልካለን
አይሆንም።
እሺ ያለንበት አዲስ አበባ ነው ግን ያሉበት ቦታ ድረስ የያዙ ሰዎች በፖስታ ቤትም ሆነ ከአዲስ አበባ ውጭ ለሚገኙ ደንበኞቻችን በፖስታ ቤት አዲስ አበባ ውስጥ ለሚገኙ ደንበኞቻችን በሞተረኞቻችን delivery ን ተጠቅመን በዛ ነው የምንልከው
እሺ ያለን store ነው ለጊዜው ሱቅ አይደለም ያለን
እሺ።
እናመሰግናለን ስለ ደውሉ ሌላ ጥያቄ ያሉት
አይ ሌላ የለኝም። ብፈልግ እሺ።
እደውልላችኋለሁ።
እናመሰግናለን መልካም ጊዜ
እሺ